ወበር ቀጣይቱ ብራንች ነው እላታለሁ። አዎ አትለኝ ከሰበረው ኧረ እንደው ኧረ እስክሪንሻት አይደለም ኧረ ልክ ነው ብሎ ቢልስ አይመለከተኝም።
ሄሎ
ሄሎ ታምሩ አቤት ከኦቨር ጋር ኦርደር ይዘህ ነበር አይደለ?
አ
በ- አንድ ብቻ ሰጠሃት ለከስተመር?
አ በቃ ቶ ሁለተኛውን ብላኝ ችግር የለውም ብላኝ አዎ፣ ኮምፕሊት አዎ።
አልኩ።
በቃ ኤዲት እሺ።
ይደረጋል።
እሺ እና እንትን ይቅርታ